ኧረ ወይዬ ዋይፋይ የለም እንዴ?
ዋይፋይ አለ። ኧረ እ- እምቢ አለኝ። እንትንሽ ዳ- አልገባልኝ አለኝ። የሆነ እንትን እየላኩልሽ ነበር።
ምን ምናልባት ከደወሉ እዛ ኢሚግሬሽን ሄጃለሁ። ከደወሉ ምናልባት ቁጥሩ ልስጥሽ፣ የ ደብዳቤ ቁጥሩ እሺ ምናልባት ከደወሉ የእናንተን የቢሮ የቢሮ ስልክ እሰጣለሁ።
እ ቢሮ ሲደውሉ አዎ ተጽፎላታል። ትያቸዋለሽ ሀያ አራት ሀያ ሶስት እ
አደል ፌደም ባል እሺ ልጻፈው አይሻልም?
አዎ
እሺ ፌደም
ህዝባ ፌምጽ ፌ-
እ?
ፌመጽ ፌምጽ ፌምጽ አዎ ህዝባር ሰማንያ አንድ ሰማንያ አንድ
ህዝባር መቶ ስልሳ ዘጠኝ መቶ ስልሳ ዘጠኝ በሀያ ዘጠኝ ዜሮ ሁለት ሁለት ሺ አስራ ስድስት የተጻፈበት ዜሮ ሁለት ሁለት ሁለት ሺ አስራ አቶ ከበደን የፈረመው ትብብር እንዲደረግላቸው ነው ፓስፖርታቸው እንዲታደስ እ እሺ ምላቸው አምስያቸው አዎ ማለት ሲጠይቁሽ አዎ ተጽፏል ደብዳቤ ቁጥር ይሄ ይሄ ነው ብለሽ ትጠይቂያቸዋለሽ እሺ እሺ ደብዳቤ ቆይ አንድ ጊዜ ላውጣ ቢያቸውና እሺ እሺ በዘዴ አድርገሽ እሺ ችግር የለም።
ታው ልገባ ነው እሺ